hello hello፣ ጤና ይስጥልን።
አብሮ ይስጥልኝ ደንበኛችን።
እዚህ አርባ ዘጠኝ መስቀለኛ ወደ ወስ የሚወስደው መንገድ ላይ ኮ- ኮኬት ግሮሰሪ ኦክሲጅን ዛሬ በአስራ ስድስት ነበረ ሪፖርት ያደረኩት ግን እስካሁን አልመጡልኝ።
ለሲኦቱ ጋር ተመዝግበው ነው አዎ አዎ መዝግቤያለሁ። አይ ቁጥሮችን ንገሩኝ፣
እ?
የትኬት ቁጥሮትን።
ምን አልሽኝ?
ከተመዘገቡ በኋላ የትኬት ቁጥር ተሰጥቶት ነበር አይደል? እሱን ቁጥር ይኝ።
የ- የወረፋ ቁጥር እና ብዙ ችግር እሺ እሺ የወረፋ ቁጥር ሀያ አስራ አንድ ሰሪ ዶች ሀያ አስራ አንድ ሀያ አስራ አንድ
ኮኬት ግሮሰሪ ነው።
ኮኬት ግሮሰሪ ያው አዎ
እሺ ደንበኞች፣ እ፣ ቅሬታ ወደሚመለከተው አራት ቀን ሆኖታል ካስመዘገቡ።
እ እ
ሲኦቱ ጋር ካስመዘገቡ አራት ቀን ሆኖታል፣ እስካሁን አልመጣሉትም።
አሁን ማሽን ጽዳቱ አስተካክሉና ለሰራት ሰዓት ያው ኦክሲጅን መተውልኝ ነበር እነሱ እያሉ ማሽን የሚያጸዱ መተው እነሱ እያሉ ኦክሲጅኑ አልቋል። አሁን
እሺ ደንበኛችን፣ አሁንም መልሼ እንደ ቅሬታ አድርጌ መዘግብሎታል ወይም በተቻለ ፍጥነት ያመጡሎታል። እኔ ወደሚመለከተው አካል አስተላልፍልዎታል።
እሺ እሺ እሺ እሺ እሺ